hello ጤና ይስጥልኝ ድምፅ
ጤና ይስጥልኝ።
ሰላም።
አርብ ዕለት ነው። ሐሙስ ዕለት በያስር አስም እሺ ቀይ እንትን ቀይ ስር create አድርገን ነበር እና group አልሞላም ነበር። ሁለት አድሮ ነበረ አጠፋው። አሁን አሁን ልንሞላ ነበረ። ብሩንም አልመለሰልንም።
አዎ፣ በሀያ አራት ሰዓት ውስጥ ካልሞሉት fail ያደርጋል። የ- አዎ፣ ቀይ ያው ስር ነው አይደል?
weekend ስለ- ቀይ ስር ነው የአብስራ አዎ፣ ኃይል fail አድርጓል። አዎ የአብስራና የ- የድል የድል ወርቅ ወርቅ የድል አዎ፣ ወርቅ።
ያሉበት አሁን ብትለቁልን አንዷ ሰው ትገባለች።
አዎ፣ አግኝተናል ይሄ- ጓደኛ።
system ኡ ብር ስለሆነ እኛ ከምትመል- መልቀቅ አንችልም። አዎ።
ስለዚህ እንዴት እናድርግ?
አዲስ create አድርጉና ይሄኛውን refund እናደርገዋለን እኛ።
እንደሱ ይሻላል።
አዎ አዎ እሺ አዲስ እናድርግና እሱም በ- በቴሌብር ትልኩልናላችሁ።
ይሄ ያው ለሁ- በየራሳቸው ቴሌብር ይላካል። ይጠቀማሉ አይደል? ሁለቱም ለሁለታችን።
በራሳቸው አዎ።
አዎ፣ በቃ ይላካል።
ዛሬ ላኩልን። እሺ እሺ እሺ አዲስ ክሬት እናደርጋለን።
እሺ እሺ እሺ መልካም